hello ጤና ይስጥልኝ።
ሰላም ጤና ይስጥልን።
ሰላም
ተደውሎ ነበር ቤት ስልክ እ፣ እሺ ከ ChipChip order ነበር።
አዎ፣ አዝዤ ነበረ።
አዎ እንትን አዘው ነበር ነ- ነጭ ሽንኩርት።
አዎ ነጭ ሽንኩርት አዝዤ ነበረ።
አዎ ትንሽ የ product እጥረት ስራ አይደለም።
እዛ ይመጣ አይመጣም?
አዎ ነገ ይመጣሉታል። ዛሬ warehouse ስላልገባ ነገ ነው የሚመጣው።
okay። አዎ ከትላንት ወዲያ ነበር ስት እንትን አዝዤ ነበር። አቮካዶ ካሮትም አዝዤ ነበር። አልመጣልኝም።
አዎ ሌሎች ይመጣሉ። ኮድ ደርሶታል አይደል?
አልደረሰኝም። ኮድ ማለት አቮካዶ አቮካዶ ደርሶኛል። እንትን ግን አልደረሰኝም። አ፣ ካሮት የም- የካሮት አልደረሱትም። በዚህ ቁጥር ነው።
አዎ በዚህ ቁጥር አዎ። ዛሬ ዛሬ ያዘዝኩትም ሽንኩርት ምናምን ነበር አንድ ስልሳ ኪሎ ምናምን እስካሁን አልደረሰልኝም። ኮድ ዛሬ መምጣት ይችላል?
እ፣ ዘ- መች ነው create የተደረገበት ሰዓት? ቅርብ ሰዓት ከሆነ እ፣ አይሆንም ማለት እ፣ ማታውን ትናንት ነው ከ- ያደረገው።
እስከ አስራ ሁለት ሰዓት ከአስራ ሁለት ሰዓት በፊት ነው የሞላው ትላንት አዎ ምሽት ማለት ነው። አዎ
ከአስራ ሁለት ሰዓት በፊት ከሆነ የሞላው ሊመጣ ይችላል። ከዛ በፊት ከሆነ ግን እ፣ አይደርስም። ዛሬ
okay፣ product ኡ እሺ።
ልክ እንደ እንትን እንደተባለ ተገዝቶ ነው የሚመጣው እና okay fresh የሆነ እቃ ለማድረስ ስለ- እንደ- እንደዛ ነው።
okay እሺ። እንትኑ ግን ዛሬ ይመጣልኛል። የአቮካዶ ኮድ ደርሶኛል፣ ግን እስካሁን አልደወሉልኝም ብዬ ነው።
እሺ ሊሎትና ዮሐንስ ነው ወደሚለው አዎ ዮሐንስ፣ አዎ እሺ አቮካዶ አዎ አቮካዶ ይመጣል። እ፣ ሌላ ምንድን ነበር ያለው?
ካሮት አዎ ካሮት አ፣ ካሮትም ይመጣል። ኮድ አልደረሱትም እንጂ መ- መጥቷል። አንድ ላይ ነው ከእንትኑ ጋር ይደርሱታል ዛሬ።
okay እሺ።
እሺ እሺ thank you እሺ።
እሺ መልካም ቀን።